ቆይ ይሰማኛል።
ሀምሳ ስምንት ዜሮ ዘጠኝ
ሀምሳ ስድስት ዜሮ ዜሮ አይ ሀምሳ ስምንት ዜሮ ዘጠኝ ሀምሳ ስምንት ዜሮ ዘጠኝ እሺ፣ ምንድን ነው
pin number pin
ነግረህ ነበር እንደ ይሄን order ነበር።
አደረኩት ከ driver ወጥቶ ግን እኔ ጋር ገብቶ ነው።
ኧረ እሺ፣ እኔ አልፈልግም። ሀምሳ ስምንት ዜሮ ዘጠኝ pin ኡን አይልሃለሁ። እሺ እሺ እሺ፣ አልፈልግም ስትይ እኮ እ አይ አይ ወዲህ ነው ወዲህ ነው።
ምን አልከኝ አባት?
እሺ እሺ፣ አይ አልፈልግም ስትይ ምን ሆና ነው እያልኩ እኮ ነው።
አይ እዚህ ነው እንጂ የሚያስወሩኝ። እሺ በቃ አይልሃለሁ። እሺ እሺ